አሎ hello hello፣ ጤና ይስጥልኝ።
አሎ አባት አቶ አክሊሉ አስታጥቄ አቤት ከ We Plus Solution ድርጅት ነበር ምደውልልዎት።
አቤት ከ We Plus Solution ድርጅት ነበር ምደውልልዎት።
እሺ ድርጅታችን የ transportation አገልግሎት ሰጪ ተቋም ሲሆን ለአሽከርካሪዎች ለየት ያለ ነገር ይዞ መጥቷል። hello
አቤት ይሰማል?
አዎ ይሰማኛል።
እሺ ለአሽከርካሪዎቻችን ይዘን የመጣነው ል- የተለየ ነገር ምንድን ነው? ከእያንዳንዱ trip ላይ አስር percent የምንቆርጥ ሲሆን ከዛ አስር percent ላይ አራት percent ኡ መልሰን ለአሽከርካሪዎች እንቆጥባለን። ይህንንም ደግሞ ምን ታሳቢ አድርገን ነው አሁን ላይ አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም። የሕክምና፣ የጡረታ፣ ሌሎች ጥቅማ ጥቅሞች የላቸውም። ስለዚህ የ- በጋራ የሚቆጥቡበትን ስርዓት ነው ይዘን የመጣነው። እንዴት አዩት ሀሳባችንን?
አስር percent ተቆርጦ ከአስር percent ኡ ላይ አራት percent ኡ የሚቆጠብ ነው።
አዎ መልሰን እንቆጥብላችኋለን።
okay አይ ጥሩ ሀሳብ ነው፣ ጥሩ ሀሳብ ነው። ይበል ነው የሚያስፈልግ።
እሺ ሀሳባችንን ከወደዱት እና ፈቃደኛ ከሆኑ ከእኛ ጋር መስራት ይችላሉ።
ምንድን ነበር ያልከኝ እንትኑ?
ድርጅታችን ስሙ We Plus Solution ይባላል።
We ከእኛ ጋር We We We We አዎ We Plus Solution ይባላል። application አለን ከ Play Store ወይ ከ App Store ላይ We አዎ።
Plus Solution Provider የምትል application አለችን። ያንን አውርደው መመዝገብ ይችላሉ። በተጨማሪም ደግሞ ቴሌግራም ቁጥር አለን። እዛ ላይ document ኦችን ልከው መመዝገብ ይችላሉ። ማንኛውም ሀሳብ አስተያየትም ካሉት በዛው ማግኘት ይችላሉ።
እሺ እሺ እኔ ጌታ እሺ text አረግሎታለሁ። ምናልባት እንትን ካሉት text እሺ።
አረግሎታለሁ።
እሺ እሺ ከኛ ጋራ እያንዳንዱ trip saving ም investment ም ነው። እናመሰግናለን።
እሺ እኔ አባት እሺ፣ መልካም እሺ ቀን መልካም ቀን። እሺ